ሰላም
አብሬ ሰላም ነው ሰላም ነው።
እግዚአብሔር ይመስገን።
ኢኮ ማነች ፈልጌ
ምን አሉኝ?
ኢኮ ኢኮ
እሺ
ስንት ነው ኢኮ እዚህ ኢኮ ዜሮ ዜሮ ነው ወይስ የለት- አዎ ዜሮ ዜሮ በቫን
ባንክ ባንክ አያይዘንሎት በቫን በቫን ቫን እንካሽ
ከ- ከአስራ ስንት ከፍለውን
እ?
ባንክ ከስንት ከፍለውን አይ ሙሉ ነው የፈለኩት እኔ
ምን ሁ- ሙሉን ማለት አልገባኝም።
በካሽ በካሽ ማለት ነው በባንክ ምናምን አይደለም ኦኬ በካሽ ነው የፈለጉት?
አዎ እሺ ቁጥር ጦት ዜሮ ዘጠኝ አርባ አራት
ኦኬ በኦኬ አሁን እኮ ኦንላይን ላይ ጠይቂያት በውስጥ መስመር ደውል ብላኝ ነው አዎ እኮ እሷ ሙሉውን ትነግሮታለች ብዬ ነው።
ዘጠኝ አርባ አራት እሺ ዜሮ ዜሮ
ዜሮ ዜሮ
ሰማንያ ሰባት አስራ አንድ ሰማንያ ሰባት አስራ አንድ አስራ አንድ አዎ እሺ እሺ እዚህ ደውል
እሺ